hello ጤና ይስጥልን Best Bet
አ ሰላም ነው።
አለን አለን ሰላም ነው።
አለን እንትን QR code scan አድርጌ እሺ
አላመጣልኝም፣ አላበራልኝም።
ምን ለማድረግ ነበረ? withdraw ነው።
check ለማድረግ ማለት ነው።
okay scanner ኡ ነው። agent ነህ?
ኧረ አይደለሁም። ትኬት ቆራጭ ነኝ እና አጋጣሚ ትኬቱ ላይ 88 ዶላር ደውሎ ሲል ደወልኩ። ችግር የለም።
okay ያ ትኬት ቆራጭ እኮ ኦንላይን ነው የምትቆርጠው? እሱ shop ላይ ነው ሱቅ ላይ ነው ኧረ shop ላይ ነው።
shop ላይ እኮ አያነበውም። barcode ኡን ነው የምትለኝ የትኬቱን?
no ያነባውና እም፣ አረንጓዴ አብርቶ የመጀመሪያውን ጨዋታ የተሳካውን ሌሎቹን fail ያርግ ይለፍ በቃ ምንም አያሳይም። ወርተች አንድ ጨዋታ ብቻ ነው የመጀመሪያውን።
okay እሺ እንትን cashier code ኡን ንገረኝ የትኬቱን።
cashier code cashier code ምኑ ጋር ነው ባክ? okay 11 98
እሺ አንዴ ቆይ። አስራ አንድ 98 እሺ 22 19
እሺ የዛሬ አንድ okay አሁን ታርሟል። እሺ check ማድረግ ትችላለህ።
እሺ እሺ thank ችግር የለም።